ሄሎ ሄሎ ጤና ይስጥልን በሽት ቤት ወይኔ ጉድ
እንትን ነበረ withdraw ለማድረግ ቅድም ደውዬልህ ነበርና እሺ
አያደርግም በሳንቲም መ- ሞክሬው ምንም እንትን አይልም ምንድን ነበር የምትጠቀመው አንተ
ቴሌብር
እሺ እስኪ አንዴ ጠብቀኝ እሺ እሺ በሳንቲም ነበር የሞከሩት አዎ ስልኩ ሌላ ነው
እሺ ቆይ አንዴ ከዛ ቴሌ ብር አይደለ አዎ
ምንድን ነው የሚሉት
ምንም በቃ ብሩ እዛው ላይ አልቆረጠውም እዛው አካውንቱ ላይ ያለ ወደ ቴሌ ብሩ አልገባም እንትኑ ላይ ደግሞ ይጽፋሉ ይጽፋል የሆነ ነገር እንትኑ ላይ failed ነው የሚለው failed ነው የሚለው payment failed ነው የሚለው አዎ እሱ ብዙ ነው ሞክሬ እንደዛ ብዙ ነው በቃ ምንም እንትን ማድረግ አልቻልኩም እስቲ maybe እስቲ እኛም እናሳውቃለን እ፣ browser በ Chrome ነው የምትጠቀመው እንዴ
አዎ
ሌላ በ CBE ብር ምናምን ይጠቀማሉ እንዴ አልጠቀምም ቴሌ ብር ብቻ ነው አዎ
እሺ ያው failed እያለ ነው እኛ ጋርም እስቲ እናሳውቃቸውን ይስተካከላል እሺ
እሺ የሌላም ሰው ነው ወይስ normal የኔ ብቻ ነው አይ እ፣ ይመ- እስካሁን ጥያቄ የመጣው ከአንተ ነው በእርግጥ ግን ሊያስቸግር ይችላል እስቲ እናሳውቃቸውና ይስታ- ያስተካክሉታል እሺ እሺ እሺ